ሄሎ ሄሎ ሄሎ ጤና ሽቶ ቤት
ስልን ጋሽ ሁለት ቀን በፊት ሶስት መቶ አንድ ብር ውስደው አደረገኝ። ገና እስካሁን አላገኝም።
ደውለ ነበር?
አው
እሺ ቼክ ላድርግልህ። በዚህ ቁጥር ነው ቤስተ ቤቱ በዚሁ ነው።
ቁጥር አረ- በዚህ ቁጥር የለውም። በዚህ ግን የወስደው ማድረገው ቁጥር ነው ይሄኛው እሺ ንገረኝ ያኛውን የቤስት ቤቱን።
የቤስት ቤቱ ዜሮ ዘጠኝ አስራ አምስት እሺ
አስራ አራት እንደገና እሺ
ዜሮ ሁለት ዜሮ ሁለት
አስራ ስምንት አስራ ስምንት እሺ ጠብቀኝ። አ፣ ትንሽ ልጠበቅ፣ መስመር ላይ ልቆየው።
አ፣ መስመር ላይ ቆይ ትንሽ እሺ እሺ ላየው ነው። እሺ እሺ
ሄሎ
ሄሎ እ፣ ሪፖርት እ፣ ላድርግልህ እንደገና። እሺ በፊት አልተደረገም ነበር በስርዓቱ። እሺ እሺ በቃ ሪፖርት አደረግልሽ።
ትንሽ ልጠበቅ።
አ በኋላ ምንም check አድርግ በገና።
እሺ እሺ እሺ አመሰግናለሁ።
እሺ።